ጤና ይስጥልኝ ብሉስፖርት ነው ባኮ የምንረዳው።
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ስፖርት ቆርጬ ነበርና በአንድ ነበር የወደቀው እና cashback አልተመለሰልኝ።
ጠቅላላ ወዱ ስንት ነው?
አራት መቶ ቆይ አንድ
የተላለፈ ጨዋታ አለው?
የለም
የተቋረጠ?
የለውም አንድ ብቻ ነው የወደቀው።
እሺ የትኬት ቁጥሩን ይንገሩን።
እሺ
ወይ አውጥቶ ይደውሉ።
ዜሮ ስምንት እሺ
ሀያ
እሺ
አስራ ሰባት
አስራ ሰባት ዘጠና ስምንት እሺ
ሰማንያ ስድስት
ዜሮ ስምንት ሀያ አስራ ሰባት ዘጠና ስምንት ሰማንያ ስድስት አ በኦንላይን ነው አዎ በኦንላይን ነው።
አስተላልፍ ይሉታል።
እሺ